ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰቤት።
ከ account ኤ ላይ cash withdraw አድርጌ ነበር ወደ እሺ።
ሲቢኢ ብር እና እሺ።
ቅድምም ደውዬ ጠይቄ transfer አድርጌ ላሉ ብሎ ነበር። እስካሁን ድረስ አልገባልኝ።
አልገባልን። ስንት ብር ነበረ?
አምስት ሺህ ብር መቼ ነበር ያደረከው?
ሌሊት ላይ አካባቢ ነው ተ- አስር ሰዓት ምናምን ላይ ነበረ እንትን ያልኩት።
እሺ ቼክ ላድርግልክ።
እሺ ሄሎ ሄሎ ቆይ ኔትወርክ አስቸግሮኝ ነው። እሺ ቼክ ያረኩልክ።
እሺ
ትንሽ ቆይተህ ትደውልኛለህ። ቆይ ቆይ ቆይ መጣልኝ። በቃ አንድ ቆይ ሄሎ ሄሎ ሄሎ አዎ አሁንም process ላይ ነው የሚለው። በቃ እኔም አሳውቃለሁ። እሺ ድጋሚ ትንሽ ጠብቅ። እሺ እናመሰግናለን። መልካም ቀን